ሄሎ ሄሎ hello፣ ጤና ይስጥልህ።
አቤት።
ከሁዳ bike manufacturing ነበር የምደውልልህ። ወንደሰን ነካ አዎ አዎ፣ አሁን ነኝ።
በ junior accountant ነት ስልክን አግኝተህ ነበረ በሚሊኒየም አዳራሽ okay፣ እሺ።
እና የጽሁፍ ፈተና አለ ዘጠኝ ሰዓት ላይ የት ስላለህ አካባቢ ነው?
ለቡ መብራት ኃይል አርሴማ ፊት ለፊት
ምንድን ነበር እንትኑ?
በ junior accountant ነት ሁዳ bike manufacturing okay፣ አልሙኒየም እንትኑ ማለት ነው።
እም፣ ትችላለህ። ዛሬ ካልቻልክ ነገ ጠዋት።
ዛሬ ነው።
አዎ ዘጠኝ ሰዓት ላይ
ትንሽ ራቅ ስላልኩኝ ዛሬ ነው የጽሁፍ ፈተና።
እሺ። ነገ ከሁለት ሰዓት እስከ አራት ሰዓት ነው okay፣ ፈተናው።
ነገ ነገ አ- እችላለሁ።
እሺ፣ ሁለት ሰዓት ላይ ነው። እንዳታረፍድ።
እሺ እሺ።
እሺ።